hello ጤና ይስጥልን።
ሄሎ
ሰላም ጤና ይስጥልን።
ሰላም እ ትኬት ወደ ዱባይ ትራንዚት ቆርጬ ነበረ።
ቆርጬ ነበር።
ወደ አዎ የ- ከኳ- የኳታር ትራንዚት ማለት ነው ከዚህ እና የተቆረጠው ከ- ከኳታር ኤጀንሲ ነው መሰለኝ
እሺ እና ሰዓት በሰዓት ስህተት ትኬቱ አልፎ ማስተካከል የሚቻል ነገር ካለ rebook ለማድረግ እህ ኤጀንሲ ምናምን አላቸው እነሱ እዚህ ለማለት ነበረ።
እ መ- መ- መች ነበረ በረራውት?
በረራው እ እኛ ያ- አ- አሁን ነበረ የመሰለን ማታ ሌሊት ነበረ ሰባት ሰዓት ሌሊት ሰባት ሰዓት ነበረ።
okay እሺ፣ አንድ ደቂቃ ጠብቁኝ። እ አድራሻቸውን የፈለጉት አይደል?
አዎ እነሱ እዚህ አዲስ አበባ ካላቸው አላቸው።
የኳታር ኤጀንሲ አዎ የእነሱን አድራሻ።
እሺ አንድ ደቂቃ ይታገሱኛል የሎት?
እሺ እሺ እጠብቃለሁ።
እሺ። የኢትዮጵያ Airlines ደውለው ሞክረዋል?
አ፣ ሞክሬ ነበረ ያው እ ከእነሱ ኤጀንሲ ስለተቆረጠ እህ በቃ የሆነ ስልክ ሰ- text ተደርጎልኝ ነበረ እህ አን- በዛ ስልክ ላገኛቸው አልቻልኩም። አይመልሱም ስልክ።
እሺ አንድ ደቂቃ ጠብቁኝ። አለው እሺ ያየሉት እሺ እሺ።
ቴሌግራም ይጠቀማሉ። ቴሌግራም ላይ ላክሎት location ኑ
እሺ ደስ ይለኛል። በዚህ ስልክ አሁን በደወሉበት ስልክ ነው።
ይሁን። እሺ ላክልኝ በዚህ ስልክ። አይ፣ እሺ፣ አንድ ደቂቃ እንዳይዘጉት።
እሺ ዘጋ።
የቴሌግራም ስሞት የኔ ነህ።
የኔ ነህ አሁን።
እሺ እዛ ላይ እሺ እልክሎታለሁ።
እሺ ስልክስ ማግኘት እችላለሁ? maybe ምን አሉኝ? ይቅርታ።
location ነው የምትልክልኝ?
አ እሺ ስልክ አለ ምናልባት ማግኘት እችላለሁ?
ስልኩንም እሺ እልክሎታለሁ።
እሺ እሺ አባ- እሺ ስለደወሉ እናመሰግናለን። መልካም ቀን።
አመሰግናለሁ።